ጤና ይስጥልኝ ሁሉ ስፖርት ማን ልበል ምን ልርዳው?
ሰላም ነው።
ማለት
ሰላም ነው። hello፣ ይሰማል እግዚአብሔር ይመስገን።
ሆት ስፖርት አይደል?
አዎ ነው።
እንትን ከትናንት በፊት ሁለት መቶ ብር ነበረኝ ነው ሆት ስፖርት ሆት ስፖርት ጋር እም፣
ወደ ቴሌ ብር withdraw ሳደርገው አልወጣም አለኝ። ሆት ስፖርትም ጋር የለም ቴሌ ብርም ጋር አልገባም።
እሺ ከ transaction history ላይ ያልገባሎትን screenshot አድርገው በቴሌግራም ልከው ይላኩልን።
እንዴት እንዴት?
ከሁሉ ስፖርት account ዎ ላይ more የሚለው ላይ ገብተው transaction history ያገኛሉ። ከዛ transaction history ላይ ባንክ transaction history ውን screenshot አድርገው በቴሌግራም ይላኩልን።
በቴሌግራም አዎ እሺ